ሄሎ
ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውሉት።
እህ
ከቺፕቺፕ ነበር የምደውሉት። ቺፕቺፕን ይጠቀማሉ?
አሁንም ወንትተናል መሰለኝ አንጠቀምም።
አይጠቀሙም?
አዎ ካስፈለገን እንደውላለን።
okay። አይ እንትን ጥያቄ ለመጠየቅ ነበረ እንዲስተካከል ይሄን ነገር ቢስተካከል የሚሉት ነገር ካለ ብዬ ነበር። complain አንድ ብቻ ለመጠየቅ ነው ተ- አንድ ብቻ ነው ተጠቀምነው። በዛን ሰዓት ጥሩ እንትን ነው ያለው፣ ችግር የለውም።
okay። ቆንጆ ነበረ በዛን ሰዓት።
አዎ አዎ ደህና ነው። ደስ የሚል እንትን ነው ያለው።
እሺ፣ እናመሰግናለን። እሺ።
አዎ።